ጤና ይስጥልን ቤት ቤት ቤት ነኝ የምልደው
ወይ ሰላም ነው sister ሰላም
እንትን በውስጥ ቤቱ ማለት ነው አስራ ሶስት ሺህ ማታ አልገባም በዚህ ስልክ ነው
በሱ ስልክ ነው እሺ አንድ ጊዜ ጠብቀኝ check ላድርግ ደግሞ ማለት ነው እሺ እ ቀን አስራ ሰባት ደግሞ ሁለት ሺህ አልገባም በዚህ ወር ማለት ነው
እሺ ሁለቱንም check አደርግልሃለሁ አንዴ ጠብቀኝ
እሺ sister እ አስራ ሶስት ሺህ ብር ቴሌብር account አስራ አንድ አርባ ስምንት ዜሮ አንድ ዘጠና ነው
አስራ አንድ አርባ አስራ አንድ አርባ ስምንት ዜሮ አንድ ዘጠና አዎ እሺ confirm አድርጌልሃለሁ እሱ ገብቶልሃል መች ነበር ያልከኝ የኛውን?
አስራ ሶስቱ
እ አይ አስራ አስራ- ሶስቱማ ዛሬ ነው አይደለ አ፣ አ፣ ሁለት ሺህ ደግሞ ቀን አስራ ሰባት በዚህ ወር
እሺ አንድ ደቂቃ አ፣
ስንት ነው እሱ ሁለት ሺህ ብር
እሺ እሺ ወደ ቤት ቤት account ተመልሶልሃል እሺ check አድርገው ድጋሚ ወጪ ማድረግ ትችላለህ አሁን ነው አዎ እኔ መለስኩልህ እሺ አመሰግናለሁ መልካም ቀን እሺ